ጤና ይስጥልኝ ሁሉ ስፖርት ነኮ ምን ልርዳዎ?
withdraw ላረግ ብዬ payment የሚተዳችው እንትኖች የሉ ቴሌብር፣ አሪፍ ፔ፣ ቻፓ ምናምን አዎ ለጊዜው የለም። አሁን በ withdraw ከሆነ branch payment በሚለው ይግቡና
okay branch payment ላይ ኮድ ይሰጡታል። እሱን code code አዎ፣ እሺ account ዎን፣ ስልክ ቁጥር፣ ሙሉ ስሞትን አድርገው ቴሌግራም ላይ ላኩልን፣ እኛ እናስገባሉታለን።
okay okay። account ኤ እና አዎ ሙሉ ስም ስልክ ቁጥር አዎ፣ የቴሌ ብር ስልክ ቁጥሩን እና coupon code ኡን ከዛ አካባቢ ያወጡትን ኮዱን ማለት ነው።
okay ቴሌግራም ላይ ላስቀምጥላችሁ።
አዎ
እሺ በቃ account ኡ ነው account ኤ ማለት ስልክ ቁጥሩ አዎ
እንትኑ የለውም። እሺ፣ እሺ።